ሰላም ጤና ይስጥልን። ችልሽ ከባኮምልር ነው።
እንዴት ዋሽት ሰላም አለን።
ወጡ ከተባሉ ቆዩ፣ ግን እስካሁን አልደረሰም። እኔ ጋር በእናትሽ ቁጥር ነበር ኦርደር ያደረጉት
አዎ፣ የመቼ መሰለሽ?
የቆየ ነው።
አዎ፣ ነገ ዛሬ መኪና ችግር ነው የ የምርት ችግር ነው የተባለ ይኸው እስከ ዛሬ ዛሬ ግን ወጥቷል አሉ። ጠበቅኩ እስካሁን ድረስ እንዳልወጣ እንኳን እነሱ እንዳያጡኝ ብዬ።
okay ስሞት ማን ነው? ይቅርታ ጽጌ
ጽጌ።
አዎ ወጥቷል። አዎ ወጥቷል።
ትንሽ እስከ ስንት ጠብ- ሰዓት ነው የሚመጡት? ይመሽ- ያመሻሉ?
maybe ትክክለኛ ሰዓቱን አናውቅም፣ ግን አሳውቅሎታለሁ። የት አካባቢ ነው?
ቡልቡላ ነው እንደው እየደስ ነበረ እመጣለን አለኝ እሱ ሚኮ ሚኮ ነው ሚኮ
okay እሺ።
እመጣለሁ ብሎኛል፣ ግን እስካሁን አልመጣም ነው እንጂ።
ቦሌ ቡልቡላሽ አሳውቅሎታለሁ፣ ፈጠን ብለው እንዲደርሱ።
እሺ ይቅርታ በጣም እሺ።